ጤና ይስጥልኝ። ሁሉ ስፖርት ነው ባኮ የምንረዳው
አብሮ ይስጥልን። ከትናንት በስቲያ በሀያ አንድ ማለት ነው ፈረንጆች እሺ
በዚህ ስልክ አንድ ሺህ ብር withdraw አድርጌ ከሁሉ ስፖርት account ቴሌ ብር ላይ አልደረሰም፣ ከሂሳብ ደግሞ ቀንሷል።
ቴሌግራም ላይ ልከዋል።
ቴሌግራም
ከዝውውር ታሪክ ላይ ያልገባሉትን ፎቶ ያነሱና በቴሌግራም ይልኩልናል።
screenshot አድርጌ ቴሌግራም ቁጥራቸው አናውቀውማ።
ዜሮ ዘጠኝ ሰባ ስምንት
okay እስኪ ሰባ ስምንት አስራ ስድስት
አስራ ስድስት ሰላሳ ዜሮ ስድስት
እሺ እሺ ነው እሺ